ጤና ይስጥልኝ።
ደህና እግዚአብሔር ይመስገን።
ደምስ ተረዳ የውቤክ ቅርንጫፍ ነው።
አ አ እሺ፣ ከአሪፍ ፔይ ነው እየደወልኩ ያለሁት።
ከየት አልሽኝ?
ከአሪፍ ፔይ
እሺ ሰላም እባላለሁ። ይቅርታ ስሞትን ማን ልበል
ስንታየው
እሺ፣ አቶ ስንታየው በ POS ማሽናችን ላይ ለረጅም ጊዜ transaction ስላለየን ያጋጠሙት ችግር ካለ ለመጠየቅ ነበር።
አይ እንትን አለን የመ- የሚጠቀመው ሰውዬ ስለሌለ ነው
customer ኡ prefer አያደርገው አ እንጂ ሌላ እንትን የለውም።
ችግር ያጋጠሙት ችግር POS ኡ ምናምን ግን አላጋጠመም።
አለ አይደለ?
POS I think ተመልሷል አይደል? እሱ ነገር
የአሪፍ ፔዩ ተመልሷል።
ተመልሷል። አ
እሺ፣ ደንበኛችን እናመሰግናለን። መልካም ቀን።
እሺ